hello መልስ ይቅርታ balance ዘግቶብኝ ነው። እና ማለት አሁን አጋጣሚ እሁድ ቢያመጡ ወይም ሰኞ ቢያመጡ እኔ ስራ ነኝ። ለዛ ብዬ ነው እርግጠኛ ነገባ ቅዳሜ ይመጣሉ እያልኩ።
አሀ ቅዳሜ ነው ቤት ያሉት?
አዎ ቅዳሜ ነው እኔ ቤት ያለው ያለው። ስለዚህ አሁን ዛሬ ባዝዝ ነገ ላይ ሊያመጡብኝ ነው። ገባሽ? እኔ ስራ ሁኜ ማለት ነው።
አዎ ስለዚህ ነገ ነው ለማዘዝ ያሰብኩት።
በቃ ችግር የለውም። ነገ በጠዋቱ complete ያደርጉትና ቅዳሜ ይመጣሉ።
እሺ።
ከዛ ወደ ማታ ደውሎ ያሳውቁን።
ስለዚህ አዘዝኩኝ ማሳወቅ እችላለሁ።
ነገ አዎ complete አድርገው በጠዋቱ ይጨርሱ።
አዎ።
እሺ፣ አዎ ችግር የለም።
ችግር የለም። እሺ። ስለዚህ እዛም ሱመያ መስጊድም ቢሆን እዛም ያመጣሉ ያለሁበት ቦታ አዎ፣ መገናኛ ይመጣል።
ማለት ነው። ሾላ። እሺ፣ እሺ።
አዎ እመቤት ይመጣል።
አመሰግናለሁ።
ይመጣል።
እሺ፣ እመቤት አመሰግናለሁ። እሺ፣ እሺ፣ እሺ።